hello hello ቀጥለን ሰላም እንዴት ነሽ?
እግዚአብሔር ይመስገን።
ይሰማል?
አዎ ይሰማል አባት።
okay እንትን አይቼ ነበር ቲክቶክ ላይ ሀያ ሀያ ሁለት ሞዴል ታክሲ አይቼ ነበር።
ምን የሚባል መኪና? ምን የሚባል መኪና?
እ ፋስቲ ቼ ነው የምለው ቼሪ
ቼሪ ሰባት ሰው- ሰባት ሰው የምትለው
እስቲ ቁጥር ልስጥ ዜሮ ዘጠኝ አስራ አንድ ዜሮ አስራ አንድ ሀያ ስድስት ሀያ ስድስት
ዜሮ ዘጠኝ ዘጠና ዜሮ ዘጠና አዎ እሱ ላይ ደውሉና ይጠይቁ።
ዜሮ ዘጠኝ ዘጠና ልክ ነው።
እሺ thank you አመሰግናለሁ።